hello ዳኒ እንዴት ነህ?
hello ሰላም
ጸዲ ነኝ
ዛሬ እንዴት ነሽ?
አለን። ሁሉ ሰላም ሁሉ አማን አለሁልሽ።
አለን። እ፣ እኔ የምልህ ከ- ልኮልሃል በ- እንትኑን ምኑን እ፣ flyer እንድትሰራልን ልኮልህ ነበረ እንትና ያ አዎ አዎ ልኮልኛል።
እና አለቀ።
ገና አሁን እኮ ነው ዛሬ ነው የተላከው
ዛሬማ አይደለም የላከው፣ ድጋሚ ዛሬ ነው forward ያደረገልህ።
እኮ forward ተደረገ ተስተካክሎ ተላከ እንጂ ይሄን ያህል እ።
ሰራ ምናምን የሚል order እኮ ማንም አልሰጠኝም።
ኦ አልነገረህም ዋሴ?
አ- አዎ በቃ ስንት ብዛት እንደሚል ጠይቀውና እደውልልሃለሁ።
ግን ስልክ ደግሞ ጸደይ- busy ነው በኢየሱስ ስም።
ምን- ምን ላርግ ስራ እኮ ነው ጸደይ እም፣ በጣም busy ነን። አሁን ይሄ graduation ም ስራ አለ ምናምን
okay የባዛሩም አለ። ለዛ ነው እ፣ አርጊልኝ። ይኸውልሽ አሁን ብዛት የምትፈልጉ ከሆነ እም፣ እ፣ አሁን ባለፈው ለዳምላ real estate እናንተ ጋር እዛ ገብተዋል። ዳምላ ካየሻቸው
እሺ እ፣ ለእነሱ አሁን ብሮሸር ሁለት መቶ አዘዙና A4 ም።
ብሮሸር በሀምሳ ብር ሰራንላቸው። ከዛ ብዛት ሲሆን ይሄ በውስጥ ያልኩሽ ስራ ሲሆን ሶስት ም.
ሺህ piece አዘው በአስራ በአስራ አምስት ብር ነው ዋጋ ነው የሰራንላቸው ሙሉ A4 ኡን front and back ማለት ነው።
እሺ እና አሁን ወደፊትም የምትጠቀሙት ከሆነ በልክ order ሲሆን በጣም በትንሽ ብር ነው የሚሆነው። በታች በጣም ሶስት ብር አራት ብር ምን ማለት ነው።
እሺ እና ወደፊት የምትጠቀሙት አይነት ከሆነ አንዴ ብዛት እንዲሰራ propose ብታደርጊ እንደ- ለእናንተም finance wise ጥሩ ነው። እንደዛ ሲሆን ብዛት ሲሆን ይቀንሳል ነው።
በጣም ይቀንሳል። አሁን ሻዎች ለማለት አንድ አላቸው ባክ ፉል ከልበት ነው ኦኬ።
ከነገራች ያዘዘ ወደ የሚጠቀሙ ማለት ነው። አንድ አስራ አምስት ብር ራት ዊዝ ባት ማለት ነው ሀምሳ ብር የነበረው ማለት ነው። ያን ያህል የፕራይስ ልዩነት ነው።
እንዲሆን ለባዛር ብቻ ነው የምትፈልጉት ወደፊት አ- አሁን ለባዛር ብቻ ነው ኖርማል የሚፈልገው። ሌላ ኦፊስ ለሚመጣ ከስተምር ከሆነ ያው እንትን ቢዝነስ ካርድ ስለሚሰጥ ነው የምትፈልጉት? እሺ። አይ ይሄን propo- ላቅርብ ጋር difference ልታገብ ብዬ ነው እሺ፣ በቃ እነግረዋለሁ ብዛት ስንት እንደማዝዝ ልጠይቀው ነው እደውልልሃለሁ።
ደውዪልኝ።